ሄሎ ጤና ያስጠልኝ። አቶ ስሜ ነው።
አቤት እናቴ ታሪክ ነው የምደውልልህ። አሁን ደውለውልህ ተባረክ።
እሺ እን- እ- እና ከኪክ ዊዝድሮ ብዬ ልግባና እንትኑን ልልኝ አዎ ትራንዛክሽን ሂስትሪውን ስክሪንሾት አንስተው አሁን በምነግሮት ቁጥር ወደ ቴሌግራም አካውንታችን ይልኩልናል።
እሺ ቁጥር ላስይዞት ዜሮ ስድስት ዘጠና ሁለት ወይኔ ስ- ስልክ አልያዝኩ ቴክስት አንድ ክፈት ልኝ ስልኩ ቁጥር ለያዝ ዜሮ ዘ- አንተ አሁን አንተ ንዳ ዜሮ ዘጠኝ ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ሀምሳ አምስት
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት
መጨረሻው ዜሮ አንድ ሀምሳ አምስት ዜሮ አንድ ሀምሳ አምስት አዎ
እሺ
እሺ ከስር ስልኮትና ስሙትን ያስቀምጡልን ሲልኩ